ጤና ይስጥልን ደንበኛችን ከቢዣ ኢትዮጵያ ጥሪ ማዕከል ነው የምንደውለው።
እሺ ሰላም ነው።
አለን አበጋዝ ጋ- ባርና ሬስቶራንት ኖት አይደለ?
አ
የቢዣ መለያ ቁጥር ሰሞኑን በ SMS text ደርሶታል።
አልደረሰኝም።
እሺ ልንገሩት ያዙት።
ንገሪኝ።
አርባ ዘጠኝ
እሺ አስራ ስድስት
አርባ ዘጠኝ አስራ ስድስት ሀያ
እሺ ዘጠና ስምንት እሺ
ይሄ የቢጃይ መለያ የደንበኝነት መለያ ቁጥሮት ነው ደንበኛችን እሺ ምንድን ነው ለምን ለምን እንደሚጠቅመኝ ማለት ለደንበኝነት የመለያ ቁጥሮት ነው የእርሶ የጋ- የግሎ ማለት ነው ነው?
አዎ እሺ እናመሰግናለን መልካም ምሽት